አሪፌ ቤዛዊት ነኝ። እባክዎ ምን ልርዳዎ?
ጤና ይስጥልኝ። በአሪፌ ትናንትና ልኬ ነበረ።
እሺ ደንበኛችን።
ዛሬ ደግሞ ለመላክ ስፈልግ እሺ በተደጋጋሚ ጊዜ something went wrong please try again ይለኛል። በተደጋጋሚ ስልክ ይደጋግምብኛል።
እሺ ደንበኛችን ሀበሻን ነው ወይስ ባሙስን ነው እየተጠቀሙ ያሉት?
ባሙስ ደንበኛችን ባሙስ ትንሽ የ system ችግር ስላጋጠመው ነው።
okay okay። እሺ እሺ። በጣም ሌላም የምረዳዎት ነገር ይኖራል?
ምንም የለም። ከሌ- በቃ አይ ይሄን ነው። አመሰግናለሁ።
እሺ ደንበኛችን ስሞትን ልያዝ።
ኢሳያስ አሸናፊ እሺ ደንበኛችን ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ።
እሺ አይ አልነገረኝም።